ነው። ሰላም ጤና ይስጥልኝ። ቤተሰቦች ከላም ነው ዋቁ
ብሮስል እንትን በሲቪ ብር ላይ አስገብቼ ነበር። ከአካውንቴ ቆርጧል፣ ግን አላስገባልኝ።
ቴሌብር ነው ቴሌብር ነው ሲቢኢ ነው ሲቢ ሲቢ አዎ፣ ሲቢኢ ለው ለ- በቻፓ በኩል ነው አይደለ? በቻፓ አዎ፣ በቻ- በኩል ነው አይደለ ያደረጉት እ, ግብይት ወንድማቸው አዎ በቻፓ በኩል ነው።
እሺ እንደዛ ከሆነ እ, የቻፓ ትራንዛክሽን በቻፓ በኩል የሚደረጉ ግብይቶች በሲ የሲቢኢ ማለት ነው እም፣ ለጊዜው ተቋርጠዋል እና
እም፣ ትንሽ ጠብቁን እሺ። ቴሌግራም ላይ ከሲቢኢ የደረሱት የጽሁፍ መልእክት አለ አይደለ?
አዎ እሱን ይላኩልንና ብዙ ደንበኞች ነው እያስተናገደን ያለ ነው። እሱን ይላኩልንና በትዕግስት ይጠብቁን እሺ።
እሺ ቴሌግራም ላይ ላኩልንና በትዕግስት ይጠብቁን እሺ። ይገባል እሺ።
እሺ። እናመሰግናለን። እሺ መልካም